አለኝታነሺ ውዲቷ ሙዚቃ አንቺን ስሰማ ነው መንፈስ የሚነቃ ካንቺ ተለይቼ ለመኖር አልችልም ሙዚቃ ጋሻዬ የመንፈሴ ሐኪም ስንቱ ባለቅኔ ደበላ አስቆብሻል ሙዚቃ ሙዚቃ አንቺን ማን ይጠላል? የሰማይ አዕዋፍ የምድርም አራዊት ይደሰታል ሁሉም አዳምጦሽ